ሚኒሊክ ገበያ አቤት የስራ ማስታወቂያ ነበረ።
ምን አልሽኝ?
የስራ ማስታወቂያ
የስራ ማስታወቂያ አዎ፣
okay። የስራ ማስታወቂያችን የደወልሽው?
አዎ፣
okay። ይሄ ድር ገበያ ነው፣ ፕሮግራሙ ድር ገበያ ነው። so ሁለት ሀምሳ አንድ ላይ እ አሁን የደወልሽው እቃ ማዘዝ የምትፈልጊው ነገር ካለ order ለማድረግ ነው። ከዛ ውጭ ግን ትክክለኛ ቦታ ጋር አሚን ለትክክለኛ ቁጥር ደውይ። ይሄ የድር ገበያ ቁጥር ነው፣ የአባይ ቲቪ አይደለም።
እሺ።